ዲስትሪክት
hello hello፣ ጤና ይስጥልኝ።
አብሮ hello።
ይስጥልኝ። hello፣ አቤት።
እ፣ ቲኬት check እንድታደርግልኝ ነበረ።
እሺ፣
እ፣ መቶ አስር ኮዷን ትነግረኛለህ? እሺ፣ መቶ መ- አስር መቶ አስር ዘጠና ስምንት ዘጠና ስምንት ሁለት ሁለት እሺ። እሺ፣ lost ነው። እሺ፣ እ ሶስት ጨዋታ ወጥቶብሃል። lost ነው።
ነው እሺ።
አዎ፣
ሄሎ ሄሎ፣ አቤት።